ሬት ነው የምንለርደው
ቦነስ ነበረኝ እና ሀያ አራት ሰዓት ጠብቅ ተብዬ ነበር። ጠብቅ ያለው አለቀቀልኝም። እስካሁን እሺ፣ አሁን cashier ኮዷን ንገረኝ።
አስራ ሁለት አስራ ሁለት ሰማንያ ሰማንያ ዘጠና ሰባት ዘጠና ሰባት ሶስት B
cashier ኮዷ የለችም።
cashier ኮዷን እኮ ነው የነገርኩሽ።
ቢ የለውም ብዬ ነው ሰላሳ ስምንት ወይስ ዝም ብሎ ነው? እዚህ ላይ B ሚል አለ ወይ? ሰባ አስራ ሁለት ሰማንያ
እሺ ዘጠና ሰባት ሰላሳ ስምንት አድርጌ ሊሞክረው። የት ነው የቆረጥከው ትኬቱን?
በሱ ቤት መልካዳማ።
ገለታው ጋር ነው።
አዎ
አሁን ለቆልሃል። እሺ ሀምሳ ብር ለቆልሃል።
እሺ እሺ እሺ